ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ ባኮ ምድር ነው።
ጸሐፊ ጤና
ጉዳይ ነው የደወሉት ባኮ ምድር ነው።
አዎ እንትን ነበር ሞልቼ ነበረ ለስራ እሺ
ለማረጋገጥ እሺ ማረጋገጫማ የሚደረግለው አንድ ጊዜ በአካል ቢሮ ሲመጡ ነው እ ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው እ ውብሸት ግርማ ነው አይደለ ስሙ አዎ አ- አ- የሚሰሩት ደግሞ በኤሌክትሪሻንነት ነው አዎ አዎ ሙሉ መረጃዎትን አስገብተዋል። አሁን ላይ ገና ወንዶችን መጥራት አልጀመርንም እና ወንዶችን መጥራት በምንጀምር ጊዜ እንደውልሎታለን። በቀጠሮ ቢሮ መጥተው ይመዘገባሉ።
በቃ እሺ እሺ እሺ፣ መልካም ቀን ይሁንልዎት ውብሸት።